እንዴት አደርክ? ሰላም አደርክ? ስልኬ ባትሪ ሊዘጋብኝ ነው አላልኩም ነበር? እኔም ጠዋት ደውልልሃል ነው ብዬ ነው ይንጋ ብዬ ነው ዝም ያልኩ። አመሰግናለሁ። እሺ አባ እሺ የልጅ ስልክ ስልክ ስለሽ ነው ምን እንደ መጥራት ነገር እያለ አንቺ መስለሽም ረስተሽ ሄድሽ መስሎኝ